ትንሽ ቆይ። ጤና ይስጥልኝ።
ለማበሽከነን እባክዎትን እስኪ scan የ brain with contrast angio የሚል ነገር ታዘን ነበረ። ስንት ነው እናንተ ጋር?
አለን
ስንት ነው ዋጋው?
brain CT scan ሁለት ሺ ሰባት መቶ ብር እሺ ይሄ contrast የሚሉት ሲጨመርስ አራት ሺ እና angio።
ላይ
angio የሚሉትስ አዎ።
እባክዎትን check ያድርጉልኝ።
ከሁለት ሺ ሰባት መቶ ላይ አራት ሺ ዘጠኝ መቶ ብር ይጨምራል።
ይሄ angio የሚባለውን አዎ።
እሺ እሺ፣ እመቤት በእግዚአብሔር ይስጥልኝ።